ጤና ይስጥልኝ support መለስ ነው።
hello ጤና ይስጥልኝ support ነው። hello hello ምን ልርዳዎ?
ያው ኮምፒውተር ተዘግቶብኝ ነበር። ሁሉ support
ምን አሉኝ?
account ኤ ተዘግቶብኝ ነበረ። balance አስገብቼ ማያሳኝ block እሺ እሱን screenshot አድርገው በቴሌግራም ላኩልኝ።
ቴሌግራም እንትና ሊንክ የተኛው በየትኛው እ?
ስልክ ምን አሉኝ?
በየትኛው ስልክ ነው ቴሌግራም አካውንት እ?
ሊክ ያለው ትናንት ሊክ ያለው ስለዚህ ስልክ ሰባ ስምንት ቤት ላይ ልከዋል?
ስልሳ ሶስት ሰባ ስምንት ቤት እ?
እስቲ እሱን ስልክ ነው ያለኝ ሰባ ስምንት አስራ ስድስት ወይስ አንድ ይቅርታ ሰባ ስምንት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ በዚህ ላኩ።
እሺ